hello ጤና ይስጥልኝ ዋሽንግተን ሜዲካል ሴንተር እባክዎ ምን ልርዳዎት?
okay እስቲ ያናግረው ዶክተሩ
okay ነው አይደል? brain CT ነው እዚህ ጋር angiography ነው። okay hello hello ጤና ይስጥልኝ አብሮ ይስጥልን ሰላም ነው።
ሰላም።
ከምኒልክ ሆስፒታል ነው።
እሺ
brain CT scan አለ አለ ነው ትናንትና ዊዝ ተዘግቶ ነበር።
angiography ምን አሉኝ?
with angiography እሺ
ዋጋ ስንት ነው?
አንዴ መስመር ላይ ጠብቁኝ።
እሺ
ትናንትና በዛው ነው የተባለው።
ትናንት እዚህ ነበረው ሰው ሌላ ተነስተዋል ለመድገም ነው ብሎ አለ አይደል?
ሄሎ
ሄሎ ሄሎ ሪፒት እንደሆነ ነገራቸው ዋጋ ሄሎ።
ተናሽቷል።
አቤት አቤት ይሰማል።
ይሰማል? ኦኬ ዊስ ዊስ ከሆነ አምስት ሺህ አምስት መቶ ነው።
ኦኬ ትናንትና ግን እዛ ነው ተነሳ ብሬዝ ውዛውት ተነስቶ ነበረ ብሬዝ ይዛውት ነው?
ሲስተምነት አዎ ትናንትና ተነስቶ ሆነ ነበር ሁለት ሺህ አምስት መቶ ነው።
አይ የዛሬማ ውዝ ነው አስተያየት አታረጉ እ፣ መጥተው ማናገር ይችላሉ። እዚሁ ሲመጡ እንደዚሁ አስተያየት እንዲደረግልን inform ማድረግ ይችላሉ ሲመጡ።
okay ሲመጡ ማለት ነው አ ትናንትና የዛ እንደተነሳ አዎ፣ ትናንትና የተነሱበት ቦታ ላይ አ እ፣ መጠየቅ ይችላሉ።
በቃ እሺ አምስት መቶ አምስት ሺህ ስንት ነው አንቺ
አምስት ሺህ ሶስት መቶ አምስት ሺህ አምስት መቶ አምስት ሺህ አምስት መቶ እሺ ትናንት ስራ ላይ የሆነ አስተያየት ያደረጉላቸው ይህ ደግሞ ምን ይፈጥራል?
እ፣ አምቡላንስ ይፈልጋሉ ወይስ አ አምቡላንስ ይፈልጋሉ ሚኒሊክ ሆስፒታል ነው ያሉ?
አ ምኒልክ ሆስፒታል እሺ፣ መልሰው ይደውላሉ።
እሺ ስንት ሰዓት okay ማለት ነው አምቡላንስ service ይደውላሉ።